Hello? Wa- Washington ነው? እ? ናት ነው ነው ድምፅሽ ይቆራረጣል።
ዋሽንግተን የሕክምና ማዕከል
Okay እንትን MRI ያላችሁ እንዴማ አለን።
እና okay እ፣ እንትን እሺ ዋጋውን ማወቅ እችላለሁ?
ምንድን አምቡላንስም አላችሁ?
አ
እሺ ስንት ትነግሪኛለሽ?
አምቡላንስ በነፃ ነው። MRI ግን ምንድን ነው የሚነሱት?
MRI የአንጎል መሰለኝ አንጎል ጭንቅላት ነው።
አ አ brain MRI ነው።
እ፣ አ እንደዛ ነው የሚል እሺ፣ ሌላ ምንም የታዘዘ መድኃኒት የለም። ተጨማሪ አንድ ላይ የሚወሰድ አንድ ላይ ይሄ እንትን እ፣ ምን አለ መሰለሽ ኢኮ Contrast ምንድን አይ ነው?
No እሱ ሳይሆን እ- ተጨማሪ መድኃኒት መድኃኒት አይ አልታዘዘላ ያው ተጽፎልናል ግን እኔ ያዝ- MRI brain MRI አምስት ሺ ሶስት መቶ ብር ነው።
ስንት ነው?
አምስት ሺ ሶስት መቶ ብር
እሺ okay። አዎ brain ነው። ዊዝ ምንድን ነው? ዊዝ የሆነ ነገር ይላል። With co- Contrast አለው።
አ With contrast ከሆነ አምስት ሺ ቆይ አንዴ አምስት ሺ ሶስት መቶ ብር ላይ ስንት ነው የሚጨምሩት መሰለህ? ሶስት ሺ ሶስት መቶ ነው። አጠቃላይ ስምንት ሺ ስድስት መቶ ብር
እ፣ እሺ እሺ እሺ